Hello
ሰላም ሰላም፣ እግዚአብሔር ይመስገን።
ደህና እግዚአብሔር ይመስገን። እንትን ነበረ እንትን አይቼ ነበረ እና የእናንተ website ሳይ አንድ RAV4 ምናምን ነገር የተለያዩ RAV4?
ነገሮች በ አ- ሁለት ሺ አስራ ስምንት
አ- አዎ
እሱ እሱን አይቼ ነበረ በባንክ የሚል ነገር አለ
አዎ
እና seven seat ያላችሁ ነገር አለ እንደ እናንተ ጋር seven seat Terios ይመችዋል
Terios seven seat ነው እንዴ?
አለ ሁለት ሺ ስምንት ሞዴል በአውቶማቲክ አለ አይ ስምንት ነው። እኔ ከዛ በላይ ነው ወደ ላይ ከፍ አለ። ከባንክ ጋር ተያያዘ
አ ሌላ seven seat የለንም
ከፍ አይደለም
እም?
ከፍ አይደለም።
አዎ የለንም ለጊዜው ይሄን ያለን ይሄኛው ስንት ነው ዋጋ?
ሀያ ስምንት
ስንት ሀያ ስምንት ሁለት ሚሊዮን ስምንት መቶ ሺህ
ባንክ ስንት ነው ያለው?
እ ባንክ ይመቻችለታል እስከ አንድ ሚሊዮን ብር ድረስ
አንድ ነጥብ አምስት አለ እንትናችሁ ላይ
አንድ ነጥብ አምስት ድረስ ላይሰጡህ ይችላሉ ባንኮች
በቃ እደውልልሻለሁ። እሺ።
እሺ እሺ